ጤና ይስጥልኝ ሚኒስትር እባክዎ ምን ልርዳዎት?
ጠዋት ደውዬ ነበር እሺ
ቴሌግራም ላይም እስካሁን ምንም ምላሽ አልሰጡኝም
በዚህ ስልክ ነው የላኩት አሁን በደወሉበት ስልክ?
አይደለም በአርባ አምስት ቤት ነው ልክ ያለው በአርባ ስንት አምስት ንገሩኝ።
ቤት ዜሮ ዘጠኝ አርባ አምስት እሺ ሰባ ስድስት እሺ ሰባ ሁለት እሺ
አርባ ዘጠኝ
ሾሾ ነው የሚለው ሾሽ ከትናንት ጀምሮ ነው እያወራው የነበረው እስካሁን ምንም ምላሽ አልሰጡኝም
አንዴ ቆይ እያየሁት ነው እሺ አስተላልፈናል አስተላልፈናል ሲስተካከል እናሳውቆታለን ብለን text ልከንልዎት ነበረ አሁንም ያ።
ሲስተካከል
ኦኬ